ስፖርት ነው ባኮ የምንለዳው
እሺ፣ ሰላም ነው።
ሁሉ ስፖርት ባኮ የምንለዳው እሺ፣ ከሁሉ ስፖርት ወደ ቴሌብር አስተላልፌ ነበር ሶስት ሺ ሁለት መቶ ከሁለት ቀን በፊት ደውዬ ነበር።
በዚህ ስልክ ነው ቴሌግራም ላይ ላኩት።
አሁን ከአሁን አልገባም፣ ሁለት ቀኑ አርጓል።
እሺ፣ በድጋሚ ጠይቄልታለሁ።
እሺ፣ ምን ምን ሆኖ ነው የሚዘገየው? ሁለት ቀን አርጓል።
አንዳንድ ጊዜ ያው system ስለሚያስቸግር ነው። በድጋሚ ጠይቄልታለሁ። መልስ ስናገኝ አሳውቆታል።